አይ ሂጂ መብራቱን አ- የት ደረሽ?
hello
hello ጤና ይስጥልኝ።
እግዚአብሔር ይመስገን።
ከችብችብ ነበር የምንደውልሎት።
እሺ strawberry order አድርገውን አልመጣልዎትም ነበር።
strawberry ም apple ም
okay apple ም አለ።
አዎ apple ተሳስቶ ነው አምስት ፍሬ ብቻ ይዞልኝ መጥቶ አምስት ፍሬ አይደለም የአምስት አምስት አምስት ፍሬ ነው ብዬ በቃ አንድ ላይ አመጣልሻለሁ ከ strawberry ጋር አለኝ።
እርሶ የደረሱት ስንት ነው?
አይ አምስት ፍሬ ይዞ መጥቶ መልሶ ይዞት ሄደ። ሀያ አምስት ነው መሆን ያለበት አምስት አምስት የአምስት ሰው ማለት ነው። ከዛ አምስት ብቻ ነው ያመጣሁ ስለው አይ በቃ ይስተካከላል ብሎኝ ይዞት ሄደ። አልተቀበልኩትም።
የመ- መቼ ነው ይዞሎት የመጣው?
ዛሬ ዛሬ ጠዋት ዛሬ አዎ አጠቃላይ እኮ እርሶ order ያደረጉት ስምንት ነው። ስምንት piece ማለት ነው።
አ- ምን እርሶ አንድ apple okay apple ነው የሚሉኝ አ- እንትኑን እኮ pineapple apple ኡ ነው ያለው የምልሽ።
መሰለኝ። እሺ አይ ፓ- pineapple ምናምን ሲጀር strawberry እና apple ብቻ ነው የቀረው።
እሺ እ፣ apple ኡ አምስት piece ነው አይደለ?
አዎ አምስት አምስት የአምስት ሰው ማለት ነው።
አይ አንድ አንድ ነው እንጂ ለምን
እርሶ አንድ piece order አደረጉ ሶስት መቶ አንድ አስራ ዘጠኝ ብር አዎ አንድ piece ነው እንጂ እሺ አምስት ፍሬ ማለት ነው።
አምስት እሱ piece ማለት ነው።
አዎ አምስት ፍሬ ይዞልኝ መጣ። አምስት ፍሬ ብቻ አንድ ማለት ነው። ከዛ okay አንድ አምስት piece ፍሬ ብቻ ብቻ ይዞ አይደለም ሲመጣ፣ አዎ አይደለም ብዬው okay።
መልሶ ይዞት ሄደ።
በቃ እ, ችግር የለውም። ነገ ይስተካከላል።
ሙሉን አምስት piece እንልክሎታለን።
እሺ እሺ መልካም እሺ ምሽት። እሺ የት ነበር location ኡ? ይቅርታ መገናኛ ዳኞች መገናኛ።
አፓርታማ እ፣ እሺ እሺ ነገ እንልክሎታለን። መልካም እሺ ምሽት። እሺ እሺ አመሰግናለሁ።